ሌላው ጤና ይስጥልኝ በሽት ቤት
አዎ እንትን ነበረ በእናት አሁን አምስት መቶ ብር ከዚህ ቁጥር ላይ CBE ብር እሺ በ Chapa ፔስት ላይ deposit ለማድረግ ይችም ብዬ ነበረ እሺ message ገባ እሺ ላይ ደግሞ ቁጥሩ አልደረሰም እሺ ከ CBE የገባልን message ከ CBE ስልክ ቁጥር ጋር አድርጋ ቴሌግራም account ኣችን ላይ ላክልን እሺ እናስገባልሃለን ምን ያልከኝ ከ CBE የገባልን message አለ አይደለ አዎ እሱን message ከ CBE ብር ስልክ ቁጥር ጋር አድርጋ ቴሌግራም account ኣችን ላይ ላክልን አረኩት ልከልናል ላኩት
ማን ነው ስም ቴሌግራም ላይ እ?
የቴሌግራም ስም ማን ነው እ፣ ሱሌማን ነው ዜሮ ዘጠኝ ሀያ ስምንት በስልክ ያወጣልኝ እሺ ቆይ አንዴ ሱሌማን መሐመድ ነው
ማህሙድ
እሺ አሳውቀናል እሺ ለቻፖች ለቻፖች አሳውቀናል እሺ ያስገቡታል እነሱ አየህ አየህ